መረጃ ለመውሰድ ፈልጌ ነበር።
እሺ ምን አይነት መረጃ?
ወደ Europe ምናምን የስራ እንትን በማስታወቂያ ላይ ያየሁት እና ምን ምን አይነት መረጃ የምትሰጡት እናንተ?
እሺ እኛ የምንሰጠው የጉዞ መረጃ ነው የምንሰጠው። የትኬት ዋጋ፣ ምን ያህል bank statement እንደሚያስፈልጎት፣ የኤምባ- የኤምባሲ አድራሻ፣ የማመልከቻ ቦታዎች እና እነዚህ የመሳሰሉትን information እንሰጣለን ደንበኛችን።
እሺ ወደ የሮማንያ የእንትን ትኬት ስንት ነው?
የት ሮማንያ እ፣ መች ነበር መሄድ የፈለጉት?
እ እ መች ቀኑን?
እ፣ በአሁን ነው ቀኑ ከአራት ወር በኋላ ምናምን የተባልኩ ግን ከአራት ወር በኋላ round ነው ደልሶ- ደርሶ መልስ ነው
አይ በ- አይ አንዴ flight ነው ደርሶ one way መልስ አይደለም።
ነው። እሺ አንድ አዎ፣ ወር ዋን ላይ ዌይ።
ቆዩ ደንበኛችን።
እሺ
አርባ ሶስት ሄሎ ደንበኛችን ስንት ስንት?
መስመር ላይ ኖት?
አዎ እሺ መስመር ላይ ስለቆዩ እናመሰግናለን። ከአራት ወር በኋላ ነው ያሉኛ።
አዎ አዎ በምን ነበር መሄድ የፈለጉት?
በእንትን ነው በወርክ ቪዛ ነበርና ካለቀ ጨክላ አደረግ ብዬ ነበር።
በባልክሽ እንደዛ ከሆነ ከአራት ወር በኋላ እ፣
አርባ ሶስት አርባ ሶስት ሺህ ብር ሶስት መቶ አርባ ስምንት ብር ነው የሚመጣው።
እሺ እሺ፣ እሺ፣ ተጨማሪ ጥያቄ ያሉት?
አይ ችግር የለውም እደውላለሁ አዲስ ነገር ካለ።
እሺ ሄሎ ቪዛ ስለደወሉ እናመሰግናለን። መልካም ቀን።
እሺ፣ ሰላም